ጤና ይስጥልኝ አልፌ ረዲት ነኝ። ባኩም ረዶ
በዚህ ቁጥር ወደ ሁሉ ስፖርት ዲፖዚት አድርጌ ነበር ሁለት ጊዜ
እሺ
አልደረሰኝም፣ አልገባም።
ከቴሌብሮት ነው ያስተላለፉት። እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት። እሺ ደንበኛችን ስሙትን ይገሩኝ።
ሁለት ጊዜ ነው ያደረኩት deposit ያደረኩት።
እሺ
የቴሌብር ስም ነው የምነግርሽ ወይስ ሁሉ ስፖርት የምጠቀምበት?
የቴሌብሮን ተስፋሁን አለሙ በቀለ
እሺ የገንዘቡን መጠን ይንገሩን።
ሰላሳ አምስት እና ሰላሳ
እሺ ደንበኛችን መረጃውን መዝግቤልዎታል። አሁን በምነግሮት ቁጥር ወደ ቴሌግራም account አችን የቴሌ ብሩን ደረሰኝ ይልኩልናል።
እሺ ንገሪ።
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት